አቤት Hello አብርሃም
አቤት፣ እንዴት ነህ? ሰላም ነው?
ደህና እግዚአብሔር ይመስገን።
ጠዋት ደውለልን ነበረ።
እ Best Bet ነው፣ ከ Best Bet ነው። ጠዋት ደውለልን ነበር።
Best Bet እ
ቆይ አንዴ ጠብቀኝ፣ ይቅርታ።
እ ድምጿ ድምጿ ሲያምራት ድምጿ ሲያምር hello Hello እ፣ ይሰማል አሁን? ይቅርታ።
አ- አሁን ነው።
አዎ አሁን ይሰማሃል አ ማውሮ ይቅርታ።
እሺ እሺ እ፣ ምንድን ነበር አ፣ agent ነህ አይደለ?
የምን Best Bet አ እ፣ የት ነው እናንተ የምትሰሩት? አብርሃም
ደብረ ማርቆስ Okay። ከማን ጋር ነው የወሰዳችሁት?
ከማ እኔ እንጃ አንቺ ውብሸት እ፣ ይዘራችሁ አብርሃም ነው የሚለው አይደለ?
እ፣ አዎ አዎ እ፣ ከውብሸት ጋር ነው የምትሰሩት?
አዎ Okay። አይ ብር ጠፍቶክ ነበረ ብለው ነበርና
አዎ ስድስት
ስንት ሺህ ብር ነው?
እ፣ ስድስት ሺህ ምናምን ብር ይመስለኛል።
ሰራተኛ ነው እዛ አንተ ጋር የሚሰራ የነበረ ልጅ ነው?
አ Okay። መቼ ነው እንደዚህ የሆነው? ማለት አላየኸውም አንተ የ back office ስላልተከታተልከው?
አዎ የዛኔ ያላየሁትም ነበረ። ካለፈ በ- ነገሩ ካለፈ በኋላ ነው ያየሁት።
አሁን okay። የምንድን ነው የሚለው የ cashier user?
እ፣ okay እስኪ አንዴ ልደውልላቸው እና ልንገርሽ።
በቃ አዎ፣ check አድርገውና user ክ ምን እንደሚል ደውልኝ በስልክ።
በዚህ ነው የምደውል ወይስ በዚህ ደውልኝ፣ ችግር የለም።
እ፣ የመስመር ስልክ ላይ ስልክ አይደውልም Okay ነው እ፣ ወይ የመስመር ነው ያለው እንዳለ ሰማንያ ስምንት ዜሮ አራት ነው።
የእጅሽን ስጭኝ አንቺን እ፣ የእጅ ስልክ አይቻልም አባት፣ ለዛ ነው።
አይ እንደማይቻል አውቀዋለሁ፣ ግን ያው ለማግኘት ስለሆነ አዎ፣ አይ በዚህ ብትደውል ይሻላል እ፣ ምክንያቱም ሌላ ስልክ የለም።
እ በቃ እኔ ወይ መልሼ እደውልልሃለሁ ትንሽ ቆይቼ።
እሺ እሺ እሺ።